Hello ሰላም ጤና ይስጥልን Best Bet order አድርጌ ነበር የሶስት ሺህ ብር withdraw withdraw እሺ አ እሺ አንዴ ረዱ
ረዴት ነኝ። Hello
አቤት ሰላም ጤና ይስጥልኝ።
እ order እሺ withdraw?
እሺ withdraw withdraw እንገናኝ።
ዜሮ ዘጠኝ አስራ ሶስት ዘጠና ስድስት እሺ
ዘጠና አራት ስልሳ ስድስት ወደ CB ያስገባሽ
እሺ withdraw አለ አባ
withdraw ነው አ
ሶስት ሺህ ብር ነው
እ ገብቶልሃል። እሺ
አየና ምትጋ እሺ እሺ ወንድሜ መልካም ምሽት።
አይ